હેલો
ሄሎ
ሄሎ አቤት እንዴት ነሽ? ሰባ ሀምሳ ዘጠኝ አሳውቄ ነበር። customer ከደረስኩ በኋላ ስልክ አላነሳ ብሎኝ ነበር።
ሰባ ሀምሳ ዘጠኝ አዎ ያም ስራ ነክ አይደለ?
እ፣ አሌክሳንደር ነኝ።
ቆይ ሰባ ሀምሳ ዘጠኝ ለማን ነው ያሳወቀው?
እኔ እንጃ earphone አድርጌ ነበር፣ ስሟን አልሰማሁት።
እሺ ቆይ አንዴ ልልክ አባ እሺ ሰባ ሀምሳ ዘጠኝ አዎ ከክትፎ ፒዛ
ተገናኝተዋል ብለውኝ እኮ ነው አባ አዎ፣ ሰዓ- አልተገናኛችሁም?
ተገናኝተናል። ሰዓቱ እንድታስተካክሊ ነው።
እ አሁንም አልተገናኘንም ያልክ መስሎኝ ነው። ቆይ አረ ተገናኝተናል።
እሺ በቃ አስራ አምስት እሺ አስተካክሊ።
እሺ አሌክሳንደር እሺ አባ እሺ እሺ እሺ